ሄሎ ጤና ይስጥልኝ ቤት ሄሎ ጤና ይስጥልን።
አሁን ይስጥልኝ እነዳ
እንዴት ነው?
እግዚአብሔር ይመስገን።
አ፣ እንትን እስቲ እንካ share code እና እንትን በልኝ። Best Bet ነው አ አስር ሀያ
አስር ሀያ ዘጠና ስድስት ሰላሳ አራት ዘጠና ስድስት ሰላሳ አራት አዎ
ሌላው አቤት ሁለት መቶ ብር ቦነስ አለው። እሺ እሺ አባት እሺ ቴንክ እሺ ቴንክ